Hello ጤና ይስጥልን።
Hello Hello አይሰማም?
ይሰማል።
ጤና ይስጥልን።
ሰላም ጤና ይስጥልኝ።
ሀይሎ ጋቬሎ ክራይ ነው አይደለ?
አዎ
እኔ ከ We Plus Solution ነው የምደውልልሽ።
እሺ We Plus Solution የሚባል company ሲሆን company ው አሁን ላይ አንድ app develop አድርጓል እና ውስጥ ከሀምሳ በላይ service ኦች አሉት እና ከነዛ service ኦች አንዱ ይሄ ቬሎ ክራይ ነው እና አሁን ላይ በነፃ ምንም አይነት ምስ- ክፍያ ሳይኖር እየመዘገብን ነበር። መመዝገብ ይቻላል በነፃ እኛ store ላይ እ፣ እም።
store ኣችሁን በነፃ እንድታስተዋውቁ ማለት ነው። ፈቃደኛ ከሆናችሁ በእኛ- የእኛ ሰራተኞች ወይም የእኛ advertising group ኦች ሄደው ለ TikTok እና ለ social media የሚሆኑ ቪዲዮዎችን ሰርተው store ኣችሁ እንዲ- እንዲታወቅላችሁ ማለት ነው። ምንም አይነት ክፍያ Okay።
የለውም።
አይ አሁን ነው።
currently እኔ እ፣ TikTok አለኝ እና በ TikTok ነው የተጠቀምኩ ያለሁት እና እ፣ አሁን advertise ለማድረግ እ፣ የራሴን ነው አሁን እሺ።
እንደ option የተጠቀምኩ ያለሁት።
አዎ፣ እሺ፣ ካስፈለገ contact አደርጋቸዋለሁ።
እሺ።
እሺ፣ አመሰግናለሁ።